ጤና ይስጥልኝ። አርፌ ረዴት ነው የባኩ ምልርዱ
አንተ ደውለን ነበር። እንዴት ነሽ ግን?
እግዚአብሔር ይመስገን። እንዴት ነት?
ማን ደውዬ እሺ፣
ተላለፈም ብሩ
እሺ፣ ደንበኛችን በዚህ ቁጥር ነው የተመዘገቡት? ይሰማል ደንበኛችን? መስመር ላይ ያሉ መስመር ላይ ያሉ ደንበኛችን